ሄሎ
ሄሎ ነው ማለት ይቅርታ፣ approval ነበር ታደርግልኛል። ስለዚህ
እሺ፣ ስንት ብር ነበረ?
ሶስት ሺህ አምስት ፌስ ቤት ቁጥር ከይ ነው።
አይደለም ዜሮ ዘጠኝ አንዳንድ
እሺ፣ ዜሮ ዘጠኝ አንዳንድ ሀያ አምስት ከአስራ ዘጠኝ አስር ሀያ አምስት አስራ ዘጠኝ አስር እም።
እሺ Hello፣ እስቲ ደግመህ ንገረኝ። በዚህ አላገኘሁትም።
ዜሮ ዘጠኝ አስራ አንድ እም፣
ሀያ አምስት አስራ ዘጠኝ አስር አስራ ዘጠኝ ነው።
አስራ ዘጠኝ ነው አስር እሺ ቴሌ ብር ቁጥር 0911 25 19 10 ነው። ያው ነው።
አዎ አዎ እሺ ገብቶልሃል? እሺ አሁን check አድርገው።
እሺ thank you።
እሺ መልካም እሺ Thank you.